Hello? Okay. ወይ ደግሜ ስደውል እንትን ፎቶ በቴሌግራም ላኪልኝ።
ምድጃውን አንስተሽ አዎ፣ በየትኛው ቁጥር?
እ፣ በዚህ በዋትሳፕ ላኪልኝ።
ላይ ባለው ቁጥር አትልላከው።
እ፣ ላኪ ዋትሳፕ ላይ አውቃለሁ፣ ላኪ ለእናንተ እንትን አዎ፣ ልላክላችሁ።
በጥገና እሺ፣ ባገኘሽ እሺ፣ እሺ፣ እሺ።
እሺ፣
አሁን ላኪልኝ። እሺ
እሺ።